Hello, ጤና ያስጥልን ዳንክቲቭ ነው።
ዩቲዩብ ተመዝግቦ መጥቶ ለመማር ነበረ።
እሺ ስሞትም አለበል
አለሙ
ሰለሞን አለሙ
እሺ አለሙ ማለበል ጉባዬ
ጉባዬ
አ
እሺ ስልክዎትን ይነግሩና
ዜሮ ዘጠኝ እሺ
አስራ ዘጠኝ
እሺ
ስልሳ አምስት
እሺ
ዜሮ ዜሮ ዜሮ አንድ
ዜሮ ዜሮ ዜሮ አንድ ከየት አካባቢ ነበር የደወሉልን?
ቄራ ቡልጋሪያ አካባቢ ነው።
ቄራ እሺ አ
ማስታወቂያው ምን ላይ ነበር ያዩት?
አይ ዩቲዩብ ላይ አሁን ወጌቻ እንትን ላይ አይቼው ነው።
እሺ በአካል ነው ኦንላይን ለመማር ያሰቡት?
አይ በአካል የት ነው እንትን address ኣችሁ የት ነው? ክፍያውስ እንዴት ነው? እስኪ ምናልባት ታብራሪልኝ።
እሺ ስልጠናው የሚሰጠው የሶስት ወር ነው።
okay እሺ ስልጠናው የምንሰጠው ሀያት በሚገኘው ተስፎ ሞላ አዳራሽ ነው። ለወር ከአስራ አምስት ቀን በሳምንት ሶስት ቀን ከአስራ አንድ ተኩል እስከ አንድ ተኩል class የሚወስዱ ይሆናል።
Okay አስራ አምስት ቀኗን ደግሞ በተማሩት መሰረት assignment ይሰራሉ። አንድ ወሩን ደግሞ የመመረቂያ final ቪዲዮን ሰርተው የሚመረቁ ይሆናል።
ከአስራ አንድ ሰዓት እስከ ስንት?
ከአስራ አንድ ሰዓት ተኩል እስከ አንድ ሰዓት ተኩል
Okay ክፍያው ስንት ነበር?
ክፍያውን በ credit hour ሰባት መቶ ሀምሳ ብር ነው። አጠቃላይ የምንሰጠው credit hour ደግሞ ለሶስት ወር ሀያ credit hours ነው።
Okay
አስራ አምስት ሺህ ማለት ነው። መቼ ሊመዘገቡ አሰቡ?
በአካል ነው መጥቼ መመዝገብ ያለብኝ?
እስከ የካቲት ሀያ አምስት የሚመዘገቡ ከሆነ የመጨረሻ ዩቲዩብ ስልጠና ስለሆነ discount አለው። credit hour አምስት መቶ ብር ነው። ይሄ ማለት አስራ አስር ሺህ ማለት ነው።
Okay አሬ address ኡን የትን ማግኘት ይችላለን? ሀያት የት
መኖን አድርስ
መጠ ምን መዘገብ የስልጠናው
አ እየመዘገብኩት ነው። ቢሮ ልምጣም ካሉ ደግሞ ቦሌ ደንበል ፊት ለፊት አበርስ ህንጻ አራት አራተኛ ፎቅ አራት መቶ ሰባት እንገኛለን።
አበሩት በአክቶ ህንጻ ባይመጡ ግን እዚህ መመዝገብ ይችላሉ። አዎ
እሺ እመጣለሁ። እሺ
እሺ ይችላሉ። ስለደወሉ እናመሰግናለን። መልካም ቀን።
ኦኬ መልካም ቀን።